ጤና ይስጥልኝ።
አብሮ ይስጥልን።
ተብዬ የጥሪ ማዕከል ለምንደውለው ኤዶም ሬስቶራንት ነው ደንበኛችን።
አዎ
አዲስ የቢጫ የመለያ ቁጥር በአጭር የጽሁፍ መልእክት ደርሰውታል? በስልክዎ እሺ።
ደርሰውታል?
እኔ እንጃ አላየሁትም እናቴ።
እንንገረው ተያዙት። እሺ
እሺ ሀምሳ ሀያ ሶስት እሺ
አርባ አንድ አርባ ሁለት ሀምሳ ሀያ ሶስት አርባ አንድ አርባ ሁለት አዎ ደንበኛችን።
እሺ እሺ እሺ ለመንገድ ነው። መልካም ምሽት።
አመሰግናለሁ።